ወይ
ተቋረጣ ኔትወርክ ነው።
አዎ
ኦኬ አዲስ ፊቸሩ ምናልባት እንደተተመነ ነገር እና አንተ ትነግረኛለህ። እኔ እያወጣው ነው ሰሞኑን የሆነ ዶልፊን ያልኩህን ኦኬ እሺ።
እነሱ እንትን ካሉ ሁለት አካባቢ ይችልልኛል። አሁን ወደዛ ባረግ ነው እነዛ ወጫቸውም የነዳጅም የጥገናም ስላልቻልኩኝ ወደዛ መስመር እንትኑን ላስገባ ስለፈለግኩ ነው።
okay ችግር የለውም። ስራ በጣም እንጂ እኮ ነግረህ ሲወጣ ግን እነግርሃለሁ። ችግር የለውም።
በቃ አዲስ በዛ የተጨመረለት feature ኦች ምናምን ስላሉት አ- እነግርሃለሁ። ችግር የለውም።
እሺ
እሺ ወንድም እሺ፣ thank you እሺ።